የት ነው?
ቅዱስ ዜሮ ስድስት አዳማ አዳማ ዜሮ ስድስት እ
እሺ ቆይ አንዴ። አዳማ ነው ያልሽኝ አይደለ?
አዎ አዳማ ምንድን ቅዱስ ነው ዜሮ የሆነው?
ስድስት ይቅርታ password እያለ ዝም ብሎ password ቅድም ጨምሮ አለች ከአንድ እስከ አስር ወይ ምናምን ቁጥሩ ጨምሮ አለች እሺ ጨመርን መልሶ ትንሽ ሰራን አሁን መልሶ እንደገና ወጣ አሁን ብንጨምር ደግሞ እምቢ አለ password ኡ ስ- ስታስገቡት ምን ይላችኋል?
ምንም በቃ አንድ አልከፍትም አለን ቆይ አንዴ
interview የማን ሱቅ ነው?
ቅዱስ ዜሮ ስድስት አበባ አጎናፍር እ
አበባ አጎናፍር አበባው አጎናፍር አዎ አበባ ቤት ማን ነው እንዴ?
እ ቤት ማን ነው? ጃር ነው።
ምንድነው ምንድን ነው የምታጫውቱት? ጃር ነው ይሄ ካይሮ እንትን ሁለቱንም ነው ቁጥሩንም ቋ- ከ- እንትን ነው ቆ- ቀለሙን
ጠብቅ ይመስል የማን shop ነው ያልሽኝ?
እ የማን shop ነበር ያልሽኝ?
አበባ አጎናፍር አበባው
አበባ እሺ፣ አበባ ጎናፈር አዎ
ቴሌግራም ላይ እስኪ ይልኝ። አበባ ጎናፈር
cashier three ነው እንደዚህ እንዲህ ያለ cashier three እ እሺ በቃ ቤት ማን ነው? ቤት ማን ነው? እኮ የ cashier ኡ ስም ንገሪ።
እ
user ኡ ማን ነው የሚለው?
ምን አልሽኝ? ቅዱስ ዜሮ ስድስት ነው አልኩሽም።
አይደለም user ኡን ነው ያልኩሽ። አሁን login ስትሉ user ማን ነው የምትጠቀሙት?
እስቲ login በይ።
login የምትባ የምትለው ላይ የመጀመሪያ user የምታስገባው አለ አይደል?
ያው ቅዱስን ያስገባ ነው። ቅዱስ ዜሮ ስድስት cashier three ነው።
ቅድ- አይ ቤት ማን መሰለኝ። እሺ አንዴ ጠብቂኝ። እሺ መስመር ላይ እሺ
እሱ ዜሮ ስድስት ነው የሚለው user ኡ። ጃረ ላይ እስኪፈልጋቸው